ሰላም ጤና ይስጥልኝ። ቤት ቤት ጋር ነኝ ምንርዳው ሄሎ
እሺ አካውንት አካውንት ላይ ችግር አለ። የሆነ ገንዘብ ውትድረዋል ብዬ አልገባም።
ሄሎ ምን አልከኝ? ሄሎ ሄሎ አሰማሽም?
እሺ አሁን ምን አልከኝ? ደንበኛችን ገንዘብ ውትድረዋል ብዬ ፕሮሰሲንግ ላይ ይላል ውትድረዋል
የቤት ቤት ቁጥሩ የደወልክበት ነው?
ቤት ቤት እሺ የቤት ቤት ቁጥሩ ቁጥሩ አርባ ስድስት ቤት ነው።
ሀይ ናይን አስራ አምስት እሺ ዜሮ ናይን አስራ አምስት ሜይ ዜሮ ዘጠኝ ስልሳ ስድስት ዜሮ ዘጠኝ ስልሳ ስድስት እሺ ሰባ ሰባ
ስልሳ ስልሳ
ሰባ
ስልሳ ሰባ ምንም ሰባ ስትሆን ያደረግ
ፕሮሰሲንግ ይላል። አምስት መቶ ሶስት መቶ ስምንት መቶ ነው። ሶስት መቶ እና አምስት መቶ ሁለት
እንትን ስላደረግ ነው ቦታውን ቀይሮ
አሀ።
የዘር ኦሪጅን አይዲ የምትለዋለ
አ- እ- እ- በ- በእኔ አካውንት ላይ አ፣ ታስመልሳለህ?
hello ስንት ብር ነበረ?
አ፣ አምስት መቶ እና probably ይሄ ነው ስምንት- ስምንት መቶ እሺ እ፣ ከቤት ቤት account ኡ ወጪ ሆኗል። እሺ approve ሲያደርጉልህ ቻፓዎች ይገባልሃል። እሺ ይገባል። አ፣ በቴሌብር ላይ
አዎ ዊዝዶ ያደረግከው ወደ ቴሌብር አይደለ?
እ፣ በቃ ይገባልሃል። እሺ አሳውቅልሃለሁ።
እሺ አሁን ይገባል።
አሁን አሁን አይደለም። እሺ
አ፣ አሁን አይደለም። ብዙ ደንበኞች አሉ still approval እየጠበቁ ያሉ።
ወይ ወይም ይኸው እንዳይገባ ይኸው በእኔ account ላይ ይቀመጥ ይቀመጥ ይጫወታለሁ።
እንደዛ ማድረግ አይቻልም። ከቤ- ከቤት ቤት account already ወጪ ሆኗል።
ወጪ ይሆናል።
አዎ ወጪ ሆኗል።
በስ አሁን processing አሁን ላይ እነሱ approve ሲያደርጉ ቻፓዎች ይገባልሃል። transaction ኡ የነበረው በቻፓ ነው አይደለ?
አይ active አድርገሽ በቃ ይገባልሃል። እሺ አይ በጣም እናመሰግናለን።
እሺ፣ እኛም እናመሰግናለን ስለደወሉ። መልካም ቀን ይሁንልዎ።
ያው ነው።